ሰላም ጤና ይስጥልን ችፍችፍ
እንትን ባለፈው አዘን
እሺ እስከ ዛሬ ድረስ አልመጣልንም መልክ ያሰፋ በሚል እንኪ
እስኪ ስልክ ቁጥሮትን ይነግሩኛል
እሺ የታዘዘበትን ነው እኔ እኔ አብሮ አብሬ እኔ ግሩ- የግሩፕ አባል ነኝ እሺ የግሩፑን አባል አንዱን ቢነግሩኝ ዜሮ ዘጠኝ አስራ አንድ እሺ ሀምሳ ሁለት እሺ ሰባ አራት ሰማንያ አንድ
ሰባ አራት ሰማንያ አንድ
ምን ነበረ product ኡ ሽንኩርት መልክ ኤልፎራ?
ያሰፋ በሚል ኤልፎራ
እሺ አልመጣለትም አርባ ዘጠኝ ኪሎ
አዎ አልደረሰማ አልደረሰም አዎ
እሺ ለነገ ላስገባለት
ለነገ ለዛሬ አይደርስም ለዛሬ እንኳን አይደርስልዎትም ይመጣል እያልን ስጠብቅ ነበር እሺ ይዘህ ይግባል እሺ ለነገ ይመጣል።
እሺ፣ ለነገ ላስገባለት እሺ እሺ ነገ ይመጣል መልካም ቀን ይሁን።
እሺ